ጤና ይስጥልን። ቤት ረዴት ነው የምንረዳው?
እስኪ ካሸር ኮድ ልንገርሽ እና የሊትኬት አስራ ሶስት ሁለት ሀያ ሁለት አንዴ አስራ ሶስት
ሁለት ሀያ ሁለት ሁለት ሀያ ሁለት ዘጠኝ አስራ አንድ
ሶስት ጨዋታ ቀይ በርቷል።
እሺ እሺ